ሄሎ
አቤት አቤት አቤት
ግዛቸው ነኝ ግዛቸው ማርቆስ
ግዛቸው
ካስተማራችሁ
ከከምባታ ነው
እ እ ከምባታ
ከከምባታ ተመራ እሺ
ትእዛዝ ሰጥቼ ነበር አንድ ሺህ ሁለት መቶ እሺ
መቼ ይመጣልኛል? በዚህ ሰዓት ብዬ ነበር ምን ነበር ያዘዝከው አንተ
ባለፈው ሳምንት ባለፈው November ሳምንት አራት አዲስ ሳምንት እ እ እሺ የእኛ ተወካይ እዛ አካባቢ ስላለ እዛው እ፣ ያለውን ተወካያችንን ማናገር ትችላለህ። መቼ እ።
ሊደርሱ እንደሚችሉ በሱ በኩል መረጃ ታገኛለህ።
okay አይ እ፣ አሁን message ስለደረሰልኝ ነው በዚህ መጠየቅ ትችላለህ ስለተባለ ነው መ- አዎ ትችላለህ። ግን ምንም ምን እ፣ እ።
message ነው የደረሰ?
እ እ?
ምን ይላል message ኡ? መቼ ይደርሳል ይላል።
እሱ አልነገረኝም አሳውቃለሁ ብሏል አዎ ስለዚህ በዶክተሩ በኩል ነው የምታገኘው መልሱን። ማለት ጫጩዎቹ መቼ ሊደርሱልህ እንደሚችሉ እ፣ እዛ አካባቢ ላለው ተወካያችን ደውለህ መጠየቅ ትችላለህ።
እሺ እሺ መልካም ጊዜ